ጤና ይስጥልኝ ማኒ ባባ።
መኪና ፈልጌ ነበር ለለውጥ የሚሆን እሺ ምን አይነት መኪና ነው የፈለጉት?
ለትራንስፖርት ሰርቪስ የሚሆን ምን እስከ ስንት አቅሎት?
ሻርክ፣ ዶልፊን ወይ አባዱላት እንደዛ ነገር አለን አባት ፓስተር branchኣችን ላይ አሉ። እኔ ለስራ የሚሆኑ መኪኖች አዎ፣ ለውጥ በኮሮላ ማለት ነው። ኮሮላ አዎ ይችላሉ። ይዘውልን ይምጡና አዎ፣ አባዱላም ዶልፊንም አለን።
ሻርክም ይኖራል።
አዎ ሻርክም አለን። ዶልፊን ሻርክ አለን።
የትኛው ፓስተር ፓስተር አደባባዩ ፊት ለፊት okay፣ ፓስተር ያለው ነው። ሌላ አዎ።
branch
አ ፓስተር
okay። እሺ፣ በቃ እሺ። አደባባይ ፊት ለፊት አደባባዩ ፊት ለፊት ማሊባባ የመኪና መሸጫ ሬክላማችን ይታያል።
በቃ እሺ፣
እሺ።
አመሰግናለሁ።